hello
እዛ ላይ
አለን ቦታ አለ።
በኦንላይን ነው ይቅርታ፣ በጣም እ
መደበኛ ነው ወይስ VIP ነው?
VIP
ቁጥር ይዘሩና ኦንላይን መመዝገብ ይችላሉ።
አንቺ ብታደርጊልኝ ደስ ይለኛል።
attachment ይጠይቃለኝ።
attachment ማለት ያስገቡበትን ደረሰኝ ይጠይቃለኝ አለም ምንም አልከፈልኩኝም። ኧረ እኮ እኔ ልላክልዎትና ንግድ ባንክ ስለማይሰራ በቴሌብር ማስገባት ይችላሉ። ካልሆነም ደግሞ በአካል መጣው መክፈል ይችላሉ። ፕሮግራሙ የሚጀምረው አስራ አንድ ሰዓት ነው። hello ስን- ስንት ብር ነው መግቢያ?
መደበኛ አራት መቶ ብር VIP አንድ ሺህ ብር።
በቃ እሺ እ፣ አራት ሰው ያዥ።
አይ እኔ ል- ልላክልዎትና እዛው እርስዎ ይከ- ይከፍላሉ ማለት ነው ከይቅርታ ጋር።
እሺ ስልክ ቁጥሮት ንገሩ ዜሮ ዘጠኝ
አሁን እኮ ይሄኛው አካ- ስልክ ቁጥር ቴሌ ብር የለውማ።
በአካል መጣው መዝገቡ።
አገኛለሁ ብደርስ አሁን አዎ የት ሰፈር ነው ያሉት?
ሳር ቤት
ቀድሞ ለመምጣት ይሞክሩ። አዎ እሺ፣ እናመሰግናለን።